ሄሎ ሄሎ
ሄሎ ሄሎ አይሰማም?
ይሰማል ይሰማል።
መልሼ የደወልኩኝ ከችብችብ hello አቤት።
እ፣ driver ኡን እ፣ አግኝቼው ነበር።
እሺ ጀሞ አካባቢ ነኝ ብሏል። ይመጣሉ ደርሶ ጋር ወይኔ ከመቼው ሜክሲኮ ነኝ ብሎ ነበር። ጀሞ ደግሞ ወደዛ ወዴት ሄደ?
አሁን አውርቼው ጀሞ ዕቃ እያራገፍኩኝ ነው ወደ ቤት ልሄዳለሁ ብሎኛል። አሁን
እም፣ ግን አሁን እኮ እንደዚህ ከተዘገየ እንዴት ብለን ነው የምናዘው? የኔ አባት ይቅርታ በጣም order order በዝቶበት መሰለኝ በዛው በሀይሌ ጋር ምን ታርጎ ነው መሰለኝ በዛው ሄደው no no አይደለም። አሁን ለምሳሌ ለሀያ አራት ሰዓት አይደለ ነው አይደለም?
ነው ነው ልክ ነው።
አዎ ከዛ አሁን እኮ ሀያ አራት ሰዓቱን አልፎ ገባት።
አ ልክ ነው።
አዎ እንደዚህ በፍጥነት አስቤዛ ደግሞ ታውቃለህ ቶሎ የሚፈለግ ነገር ነው አዎ አዎ እና ይሄን ነገር ይቅርታ እሺ፣ በጣም እናስተካክላለን። እሺ እሺ እሺ